ስልክ ይዘናል።
ጤና ይስጥልኝ BGI ጤና ይስጥልኝ BGI ኢትዮጵያ ህይወት ነኝ። እባክዎ ምን ልርዳው?
እንዴት አደርሽ?
እግዚአብሔር ይመስገን ሰላም ነው?
አለን። እባክዎ ምን ልርዳው?
እ፣ እኔ የምለው እ፣ መስቀል ፍላወር ነኝ። ከመስቀል ፍላወር ነው የምደውልልሽ።
እሺ እ፣ ማለት ያው BGI በጣም ነው የምጠቀመው፣ ሁሉም ያውቃሉ።
እሺ እና እዚህ አሁን መጥተው አንዳንድ ቤቶች ይሰጣሉ፣ ያራግፋሉ። አሁንም በእኔ እያየሁ ነበር ጠዋት።
ደንበኛችን ይሰማዎታል?
እ?
ይሰማዎታል?
ይሰማኛል፣ ይሰማኛል።
እሺ።
እኔ የምልሽን አልሰማሽኝም አሁን?
እሺ ቀጥሎ። አይ ተቆር- ተቆራርጦ ነበረ መሀል ላይ።
እሺ እና መስመር ላይ አሁን እንዲህ ያመጡ ዝም ብሎ የሚሰጧቸው እንትኖች አሉ። እኔ አሁን ምሳሌ ቦነስም ምናምን ይሰጣቸዋል ተብሎ ምንም አንድ ቀን እንትን እያሉን አይደለም። ከመሀል